Hello hello
የለውም ሰላም ጤና ይስጥልን።
አብሮች ቀን ሰላም ነው እግዚአብሔር ይመስገን።
አለን ደንግቲው አዎ ድንግት ይብሉ
ኢኮኖሚ እሸቱ ማግኘት ይችላል እንደ ቀጥታ በዚህ ስልክ አይ ቀጥታ ማግኘት አይችልም። ጉዳዩን ነግረን ነው ጉዳዩን ማስተላለፍ እንችላለን እኛ።
Okay አይ የሆነ ትንሽ ችግር ውስጥ ነው ያለሁት እና እሱ ማውራት ፈልጌ ነበር
ጉዳዩን መናገር ይችላሉ ለእኛ ከይቅርታ ጋር።
detail ለእኔ ማለት ከእሱ ጋር ነው ማውራት የፈለግኩት ይቅርታ
እሺ፣ እንደዛ ከሆነ ጉዳዩን ካ- ሳ- ሳናቅ እ, ማስተናገድ እኔ ይከብደኛል። ጉዳዩን እሺ።
አውቄ ግን በ- ጉዳዩን አውቄ ለሚመለከተው አካል እኔ እንዳሳውቅልዎት።
okay እና ቀጥታ ለእሱ ነው የምታሳውቂው ወይንስ
አይ
እህ ማናጀር አለ ማናጀር አለ ወደ ማናጀሩ ማለት ነው።
አይ እንትን ነው ታውቂያለሽ ትንሽ የሆነ ችግር ውስጥ ስላለሁት እ፣ እንዲረዳኝ ፈልጌ ነበር ችግር የለውም። ለእኛ እኮ ቢነግሩን እመዘግቦታለሁ ማለት ነው። ስም ማን ልበል ንግስት
እ?
ንግስት ንግስት ማን ታሪኩ
ስልክ ላይ ዜሮ ዘጠኝ
ሰባ ዘጠኝ
ሰባ ዘጠኝ ሀያ አራት ሀምሳ
ሀያ አራት ሀምሳ ስልሳ ስድስት
አድራሻ የት ነው?
አያት ለሚ ኩራ አያት እዛ አዲስ አበባ
ምን አይነት እርዳታ ነው የሚፈልጉት?
አንደኛ ያው ስራ ስለሌለኝ ከዚህ ጋር ተያይዞም ትንሽ የቤተሰብ ችግር ምናምን ነገር ስላጋጠመኝ detail ከሱ ጋር ማውራት ፈልጌ ነበር።
በጎ አድራጎት የምትሰራው የእኛ ባልደረባ ህሊና ነው የምትባለው ነው። ወደዛ እንድመራለሁት።
እ፣ ምን አይነት እርዳታ ነው የሚፈልጉት?
የለውም
ወይ አይሰማም?